ጤና ይስጥልኝ ብስፖርት ነው ባኮ ምልርዳው ሄሎ
ሄሎ ሁሉ ስፖርት ነው ባኮ ምልርዳው እሺ፣ ሰላም ነው።
እግዚአብሔር ይመስገን።
እንትን ፈልጌ ነበር ትናንት የቆረጥኩት ትኬት አለና እሺ አሁን በኦንላይን ነው
ምን አሉኝ?
በኦንላይን የበላሁት ነው እሺ በሞባይል ማለት ነው።
እሺ ውጤቱ ምንም ሊታይ አልቻ ጨዋታው ትናንት ነበር፣ ግን ተሸን- አሸንፌ ይሆን አላሸነፍኩ አልመጣልኝም።
እሺ የትኬት ቁጥሩን ይንገሩኝ።
እሺ ስልሳ ስምንት ስልሳ ስምንት ሰባ ዘጠኝ እሺ
ሁለት እሺ
ሰረዝ እሺ ዘጠና ስድስት ሁለት ሰማንያ አራት
ሁለት ሰማንያ
ዘጠና ስድስት ሁለት ሰማንያ አራት ሰማንያ አራት ነው።
አዎ
እሺ ስልሳ ስምንት ሰባ ዘጠኝ ሀያ ዘጠኝ ስልሳ ሁለት ሰማንያ አራት
አዎ በኦንላይን ነው።
በኦንላይን ነው። አዎ እሺ እሺ አስተላልፍ ይሎታለሁ። መልስ ስናገኝ እናሳውቆታለን።
ሶስት ነው ያለ
ሌላም አለዎት?
ሌላም ላስይዝሽ? አዎ እሺ ይንገሩኝ።
እሺ መምጣት እምቢ አለኝ። sorry እሺ አውጥቼ መልሼ ልደውል። ይቅርታ። hello እሺ መልሰው ይደውሉሽ። እሺ